hello ጤና ይስጥልኝ።
አብሮ ይስጥልን።
ስለ በረራ መረጃ ልንጠይቅ ነበር።
እሺ ምን ልርዳዎት?
ከአዲስ አበባ ሽሬ።
ከአዲስ አበባ ሽሬ ፈልገው አዎ
የበረራ ዋጋ ማወቅ ነው የፈለጉት ወይስ ሰዓት?
የበረራ ዋጋና ሰዓት ሰዓት ለመቼ ቀን ነው የፈለጉት?
እ፣ ለቅዳሜ።
ያሁን የፊታችን ቅዳሜ አዎ መነሻ አዲስ አበባ መድረሻ ሽሬ።
አዎ እሺ ትንሽ ደቂቃ መስመር ላይ ጠብቁኛ፣ ቼክ ላድርግልዎት።
እሺ።
ለስንት ሰው ነው የፈለጉት?
እም፣ ሁለት አዋቂና ሁለት ጨቅላ ህጻን፣ ስንት አመት?
አንዱ የአምስት ወር አንዱ የአንድ አመት።
የአምስት ወርና የአንድ አመት።
አዎ እሺ ትንሽ ደቂቃ መስመር ላይ ጠብቁኛ፣ check ላድርግልዎት።